ሄሎ
ሄሎ ሄሎ ሄሎ ወይ ወይ ጤና ይስጥልኝ አቶ ቢኒያም ካሳ
ወየ ወየ
እሺ የዊሽ ልት ነበር
እሺ ድርጅት ቆም ነው አሁን ላይ ደግሞ ላሪሸት ያለ ነገር መትናል
እሺ ሄሎ ምን?
ይሰማላ
አዎ ይሰማዋል እሺ ድርጅታችን ወይ- ከእያንዳንዱ እሺ ድርጅታችን ከእያንዳንዱ ትሪ በአስር ፐርሰንት የሚቆርጥ ሲሆን ከዛ ላይ አራቱን ፐርሰንት መልሶ ለአሽከርካሪ የሚቆጥብ ይሆናል እና ይህንን ድርጅታችን ታሳቢ ያደረገው ሁሉ አሽከርካሪዎች እንዲያገኙለን አናምን ለምሳሌ ና ጦር እሺ
አቅሞች ስለራ የሚቆጥቡበት አቅም ስርዓት ነው። ሀሳባችን እንዴት ነው?
እሺ ሄሎ ወይ አሪፍ ነው አሪፍ ሀሳባችን- እሺ ሀሳባችን እኛ ጋር መስራት ከፈለጉ አሁን ላይ አብ መስራት እንችላለን ም።
እና ከፍ ወይ ከአፕ ስቶር ላይ ዊሽን ፕሮቫይደር የሚል አፕሊኬሽን አለ።
ነው እሺ እሷን ኖረው እዛ ላይ መመዝገብ ይችላሉ። በተጨማሪ ቴሌግራም አለን ዶክመንት አከፍቶ መጮት
እባክህ ነው
ንገረን ንገረን ንገረን ንገረን ዘጠኝ ንገረን ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ሄሎ
አንድ
ሄሎ ዜሮ ዘጠኝ ዜሮ ዜሮ ሌላው ዜሮ ወየ ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ ስልሳ ስምንት
እሺ አስራ አስራ ስምንት አስራ ስምንት ስምንት እሺ በዚህ ዜሮ ቁጥር አንድ ሶስት ስምንት አስራ ስምንት በዚህ ቁጥር ማን እ document ኦችን መላክ ይችላል። ማንኛውም ሀሳብ አስተያየት፣ ጥያቄ ማንኛውም ሰ- ያገኛሉ።
እሺ